ሄሎ ሄሎ፣ እንዴት ዋሉ?
አብ ሰላም ነው?
እግዚአብሔር ይመስገን። መደውለው ከ We Plus የሚባል ድርጅት ነው።
እሺ We Plus አንድ application develop አድርጓል እና እዛ ላይ የተለያየ store ኦች አሉ ከሀምሳ በላይ የሚሆኑ አንደኛው የፈርኒቸር ሲሆን እናንተ እዛ store ላይ እንድትመዘገቡ ነበረ promote እንድታደርጉበትም app ኡ ላይ ማለት ነው እ፣ መገበያየት የሚፈልግ ሰው እንዲገበያይበት ማለት ነው። ዴሊቨሪ ከፈለገ ደግሞ እኛም አለን የራሳችን ዴሊቨሪ
የት ነው ቢሮች?
እ
ቢሮች የት ነው?
ቢሮአችን እ፣ ጉርድ ሾላ ሳሊተ ምሕረት
እሺ ወደዛ የሚወስደው ነው። ግን መመዝገቢያው በአፕሊኬሽን ነው።
በአፕሊኬሽን ነው? እሺ አዎ።
በደንብ ኢንፎርሜሽን ቢኖረኝ ወይስ መጣል ተጣወረ ምናልባት ለገም በደንብ information ኡ እንዲኖረኝ በደንብ ላውራሽ ጠጥቼ
እሺ፣ እሺ።
ግን ስልኩ አይሰራም መሰለኝ ወደ እናንተ ሲደወል
እንዴት
በቀደም አይሰራም?
ደውለሽልኝ ነበር እና መልሼ ሞክሬልሽ አይሰራም።
እሺ፣ እንግዲህ እናስተካክላለን ከሆነ አይ ይመስለኛል ስደውሉ ነው እንጂ ሲደወል የማይቀበል ስልክ ከሆነ ብዬ ነው።
እ፣ አረጋግጬ ቆይ። እሺ፣ እደውልልሻለሁ።
እሺ ወይ ደግሞ በስልክሽ ደውይልኝና ነገ ወደዛ ወደ አያት ስለምመጣ እሺ፣ በዛው መጥቼ አዋራሻለሁ።
እሺ፣ እሺ።
እሺ እሺ አመሰግናለሁ።
እሺ